Hello. Hello.
Hello ሰላም ጤና ይስጥልኝ ቴሌ
አብሮ ይስጥልን።
መልሰው
እ የሆነ balance ነበረ ተቆርጦብኝ ነው፣ ለዛ ነው።
የቴሌቪዥን ደንበኛ ስለሆኑ ትኬት በየቀኑ ስለሚገባሉት ነው። በሚገባሉት ትኬት game ኦችን መጫወት እድሎትና መፍታል ነው።
አ የቴሌቪዥን game ኦች ላይ ትኬት በየቀኑ ይገባሎታል። በሚገባሎት ትኬት እርሶ እድሎትና መሞከር game ኦችን መጫወት ነው። game ኦችን ታዲያ አሁን እንዴት ነው?
ለአስር ቁጥር ከአምስት ሺህ ብር ከአምስት ሺህ እስከ አምስት መቶ ብር ካፕ ያገኛሉ።
አቤት ኔትወርክ ነው መሰለኝ አይሰማኝም።
game ኦችን ሲጫወቱ አሁን የዘረዘርኳቸውን